ጥልቅ ግዢ ኢትዮጵያ ራሄል ኤርፖርት ልደርሳት ማክሰኞ ምሽት ነበር ሪፖርት ለማድረግ ነው። አብ ኢምፖርት እና ክትፎ
ብልሽ ለማስመዝገብ ፈልገው ነው።
አ አ እሺ ቲን ናምበር ወይም የቪዛ መለያ ቁጥር አለ?
ቲን ነበር ልንገርሽ እሺ
ዜሮ ዜሮ አምሳ አንድ
እሺ ሰባ አራት ሰማንያ ሰባ አራት ሰማንያ እሺ ስልሳ አምስት
እሺ ዜሮ ዜሮ ሀምሳ አንድ ሰባ አራት ሰማንያ ስልሳ አምስት
ሰማንያ ስልሳ አምስት
አቢብ ሆቴል ነው የሚለው አቤ ሆቴል የት አካባቢ ነው ያለው?
ጋዜቦ
አራ ማለት ነው።
አይ ካራ አይደለም ጋዜቦ
እሺ ወሎ ሰፈር ማሚን ደንበል ደንበል ወደ ላይ ማለት ነው እሺ የእርስዎ ሙሉ ስም ንገሩኝ።
እንደ ራሴ ጋሽ ነው
ለራሴ ማለት ነው።
ጋሻ
አሁን የደወሉበት ስልክ ቁጥር የያዘው የሚገኝበት እስ
የ draft machine ምንድን ነው የሆነበት?
ቆሙ ነው ያለው በቃ ስራ ቆሙ totally ስራ ቆሟል አይቀዳም አያቀዘቅዝም ምናምን እህ፣ እህ። እሺ እ፣ ያው ለሚመለከተው አካል አስተላልፈዋለሁ።
ዛሬ ሰራተኞች ይገባሉ
ዛሬ እሑድ ነው።
ወቃይ ነው ይገባሉ ዛሬ ዛሬ አይገቡም።
ስለዚህ ለነገ ነው ማለት ነው ነገ በጠዋት ነው።
ዛሬ ሰራተኛ ይገባ ዛሬ እሑድ ነው፣ አይገቡም። ግልጽ ነው።
አ ሌላ ምርት ነገር ይኖራል?
ሌላ የለም አይ በቃ ዛሬ መግባት እና ለመግባታቸው እርግጠኛ ለመሆን ነው ስለዚህ አይገቡም ብዬ ንገራቸው ያው ዛሬ አይገቡም፣ ነገ ግን በጠዋት ይስተካከሉታል።
ምንም አሳራፊ ምንም እንትን የሚልም ፓርታ የሚሰራም ሰው የለም ዛሬ Hello
ይቅርታ ደንበኞች፣ አዎ እሑድ አይገቡም። ሌላ መልዕክት ካለ?
አይ የለም አመሰግናለሁ እሺ፣ ለደወሉልን አመሰግናለሁ። ስለዚህ እንግዲህ መልዕክት ከሚሰሙ ድምፅ በኋላ የሚቀመጠው መልዕክት ነው።